ሄሎ ሄሎ አቤት ጤና ይስጥልኝ።
አብሮስተን ሰላም እግዚአብሔር ይመስገን። ከ We Plus Solution ነበር የደወልኩት።
እሺ ባለፈው We Plus app ላይ ተመዝግባችሁ ነበር አይደል?
ጠይቄው ነግርሻለሁ ብዬሽ ነበረ።
አሀ አ- አሁን እየመጣ ስለሆነ ለዛ ነው ሲመጣ ብሏል። እሱ ሲመጣ ስላለ አ ለዛ ነው ነገ ነው የሚገባው እና okay። app ኡን ግን download አድርጋችሁ ተመዝግባችሁ እኔ ይሄንን በእርግጥ ምንም የማውቀው ነገር የለም። እሱ ነው መሰለኝ እንደዚህ ያደረገው።
okay። በቃ እሺ።
ለዛ መጣ?
ነው እሱ ልጠይቀው ያልኩሽ።
እሺ፣ እሺ፣ እሺ። መልካም ቀን።
አሜን።